algo. No sé, denme un segundo. ሎካልና
ሄሎ
ጤና ይስጥልኝ እ ከቻፓ ነው የምደውለው የናሽናል አይዲ ተመዝግበው ነበር አይደል አማ ደርሶታል
እሺ
ተቀብለዋል አልተቀበልኩም እንደውም ቆየብኝ text ም አልደረሰኝም ፖስታ ቤት አስቸኳይ ነበር ወላ የከፈልኩት አዎ በሰማንያ አምስት ሰላሳ ስድስት ደውለው መጠየቅ ይችላሉ ስደውል እሱ ደግሞ አይሰራምማ
እሺ ደጋግሞ ይሞክሩላቸው እኛም ሪፖርት እናደርጋለን
እሺ እሺ እሺ